ሄሎ ሄሎ ሄሎ ሄሎ ሄሎ ጤና ይስጥልኝ። ይሰማል?
ሰላም አሁን ደውዬ ነበረ ልክ ያለውን ቴሌግራም ላይ screenshot ኣቸውን
እ፣ ማን በሚል ዊንታ በሚል user name ነው ደንበኛችን።
አዎ አዎ እሺ፣ እሺ፣ ደንበኛችን ደርሶናል። ጉዳዩን ወደሚመለከተው አካል አስተላልፈንልዎታል።
okay ስለዚህ ለእነሱ ምን አይነት መልስ እንስጣቸው
ምን አሉኝ ደንበኛችን?
ለ customer ኦቻችን ምን አይነት መልስ እንስጣቸው
በተስተካከለ ሰዓት እኛ ደውለን የምናሳውቃቸው ይሆናል።
okay እሺ እሺ፣ እናመሰግናለን። መልካም ቀን